ጤና ይስጥልኝ አሪስቴ ረዲት ነኝ። እባክዎ ምን ልርዳው?
አሁን በቴሌግራም ላክል ያልከኝ
እሺ ይተውልናል።
አዎ እሺ ደርሶናል። እናመሰግናለን። ለሚመለከተው አካል አስተላልፈንልዎታል።
አዎ።
ባለሙያዎቹ ደውለው ሲያሳውቁን ደውለን እናሳውቆታለን።
እ፣ እና ይቆያል።
ሰዓቱን እኛ አናውቀውም። እ፣ ሲጨርሱ ያሳውቁናል። ደውለን እናሳውቆታለን።
አይ እሺ እናመሰግናለን ስለደወሉ። መልካም ምሽት።